Alberti.
ሄሎ ሄሎ፣ ጤና ይስጥልን።
አብሮ ይስጠላል።
ሰላም ነው?
እግዚአብሔር ይመስገን።
ሀዊ እባላለሁ። ከዊ Plus Solution ነው የምደውለው።
እሺ ሀዊ ሰላም ነው?
ሰላም ነው እግዚአብሔር ይመስገን።
እናለን። ባለፈው application ኣችን ላይ ተመዝግባችሁ ነበር አይደለ?
አዎ አዎ እም፣ አሁን system ላይ account ኡን active ለማድረግ አንዳንድ information ኦችን እየሞላው ነበር። መጠየቅ እችላለሁ?
እሺ የድርጅቱ ስም ምንድን ነው?
Liberty Liberty
አ፣ Liberty Collection ኣ።
Collection አዎ Yeah፣ እሺ። የት አካባቢ ነው ያለው?
እ፣ ኢምፔሪያል ኢምፔሪያል ፒያሳ
አይ ኢምፔሪያል እ፣ ገርጂ ገርጂ። እሺ፣ ገርጂ ኢምፔሪያል።
አልፎዝ ፕላዛ ማለት ነው።
እሺ፣ እ፣ contact person አንቺ ነሽ?
እኔ ነኝ። አዎ ሰዎች ጋር ይፈልጉ። ማን ነው ስምሽ?
ፍቅርታ ፍቅር ዘማ ስንታየው ስንታያ። እሺ፣ ስልክ ቁጥር ይሄኛው ራሱ ነው።
አዎ ይሄ ራሱ ነው።
እሺ፣ ሀያ አራት አስራ ስድስት ሰላሳ ስምንት አስራ ስምንት እሺ፣ የስራ ቀን
የስራ ቀን ከሰኞ እስከ ቅዳሜ
እሺ የስራ ሰዓት
እ፣ ጠዋት ሶስት ሰዓት ማታ አስራ ሁለት ተኩል
እሺ ጠዋት ሶስት ሰዓት እስከ አስራ ሁለት ተኩል እሺ አዎ ሎጎ አላችሁ እንደ የድርጅት
ሎጎ አሁን የለንም። በእንትኑ ነው ያለን፣ የአሜሪካን ባንዲራ ነው ያለን።
OK ነው ሎጎ እ።
ቢሰራላችሁ ፈቃደኛ ናችሁ
ችግር የለውም።
እሺ ሎጎ ይሰራል።
እሺ እ፣ የንግድ ፍቃድ ወይ TIN number ወይንም መታወቂያ ማግኘት እችላለሁ
እ፣ አዎ ትችያለሽ።
እሺ ይሄ ስልክ ቴሌግራም አለው አለው አዎ።
እሺ እዛ ላይ መልእክት ልካለሁኝ እሱ ላይ ትልኩልኝ አላችሁ
እሺ አሁን ስራ አይደለሁም፣ ግን እ፣ ስገባ ወደ ስምንት ዘጠኝ ሰዓት ላይ ልላክልሽ።
Any time ችግር የለውም ምን መታወቂያዬን ልላክልሽ አንስቼ?
አንቺ የተመቸሽን ወይ ንግድ ፍቃድ ወይ
አሁን መታወቂያ አጠገቤ የለም ብዬ ነው አል- ችግር አልገባሁም የለም እኔ በገባሽ ብዬ ነው።
ሰዓት የተመቸሽን ከሶስቱ አንዱን በፎቶ ትልኪልኛለሽ OK፣ ያው እንትን ንግድ ፈቃድማ ስልክልሽ ያው እንትን number ኡም አለ አብሮ።
በቃ አሪፍ እሺ እሺ እሺ አመሰግናለሁ መልካም ቀን ችግር የለም። እሺ አዎ።